hello
አቤት
ሰላም ጤና ይስጥልኝ።
ነበር ከዚህ ከቻፓ በቫሞስ እና
ከ- ወደ ቫሞስ deposit ነው።
አይደለም withdraw አድርጌ ነበር
በምን ባንክ?
ወደ በ- በቴሌ- እ እ ቁጥሮትን ሊንገሩ
እሺ ዜሮ ዘጠኝ አርባ ሰላሳ አንድ ሰባ ዘጠኝ ሃምሳ ስምንት ሌላውና
ዜሮ ዘጠኝ አርባ ሰላሳ አንድ ሰባ ዘጠኝ ሀምሳ ሰባት ሰባ ዘጠኝ ሀምሳ ሰባት አዎ፣ አዎ።
እሺ ጠብቁኝ መስመር ላይ መች ነው?
አሁን ከትንሽ ደቂቃዎች በፊት።
እሺ ከእነሱ ስላልተላከ ከቫሞስ ስላልተላከ እነሱ ጋር ይደውሉና approve ያስደሩ- ያስደርጉ። እሺ
ምን ምን ይበሉ
እ?
ምን ይበሉ ወይ የት ነው የምደውለው?
ቫሞስ ይደውሉና ወደ ቻፓ ስላልተላከ ዊዝዶ ያረኩት ብር ስላልተላከ approve ያድርጉልኝ ይበሏቸው።
ምን ያርጉልኝ አባቶች?
መልካም